ጤና ይስጥልኝ ሁሉ ስፖርት ባኮም ነው።
ይሄ ነበር አሁን በሌላ ስልክ ነው የላኩት። ቴሌግራም በሌላ ስልክ ነበር የላኩት።
እሺ ከላኩ ስልክ ቁጥሮን ልከዋል የእርሶ?
ዜሮ ሰባት አይ እዛው ላይ ላኩበትና ሲስተካከል እዛው ላይ እናሳውቆታለን። ቴሌግራም ላይ ጠብቁ።
ማለት ቴሌብሩ እዚህ ይሄ ስልክ ነው።
ምን አልከኝ?
ቴሌ- ቴሌብሩ ይሄ ስልክ ነው።
የቴሌ ብሩ ሳይሆን የሁሉ ስፖርትን ነው የሚልኩት።
ሁሉ ስፖርት ላ አዎ የሁሉ ስፖርትን ይላኩት እዛው ላይ እኮ ሁሉ ስፖርት አሁን ራሱ ይሄ ነው።
እኮ እዛው ላይ ጻፉልን ደንበኛችን።
እሺ